ሳውስገሰግስ ማለች አህሪቡ በይኛ ወዳጅ አቦልቶና በይ ወዳጅ መጣው ስገሰግስ ማለች መጣው ስገሰግስ ማለች አህሪቡ በይኛ ወዳጅ አቦልቶና በይ ወዳጅ እወዳለው መገና ጥቡን አኝኬ መገና እመርቅሻለው መገና አሃ የምን ጉም ጉም ጉም ጉም የምን ጉም ጉም ጉም ጉም የምን ጉም ጉም መጣው ስገሰግስ ማለች መጣው ስገሰግስ ማለች አህሪቡ በይኛ ወዳጄ አቦልቶና በይኝ ወዳጄ አቦ ያቅርባ መጀን ያቅርባ መዳን ከወዳጃዬ አዙሩ ጣና መዳን ከወዳጃ አዙሩ ጣና አሃ የምን ጉም ጉም ጉም ጉም የምን ጉም ጉም ጉም ጉም አላማጣ ብጡ ከስሻ አላማጣ ወለዮች አምባው ወድጄ ኖሬ ተናግሬ አላጥፍም አንተን አፍቅሬ አባግባቲና ባሰል ደግሞም የደሴ ሰው የጎጆም አገሩ ስኑም ፍቅር ነው ታውሳና ጉንብሻ ድፍን ወሎ ምድር መቸገር ባይሰጥም ይሞታል ለምደር አድዋ ቦልቶና
ረቴም በፈታ መገና ባይኖረኝ ምንሽር መገና አደፋፍሬ አመጣኝ መገና አይደለም ወይ ፍቅር መገና የቀመስነው ቅጠል መገና በልተውዤሻለው መገና ወዳጃፎ በይኝ መገና ቆዮ አጥፍቻለው መገና
ናውሳና ጉንብሻ ድፍን ወሎ ምድር መቸገር ባይሰጥም ይሞታል ለፍቅር አድዋ ቦልቶናል በድንም ዴን ካስቀረት አይቆያ ሳንዘገብነ
ረቴም በፈታ መገና ባይኖረኝ ምንሽር መገና አደፋፍሬ አመጣኝ መገና አይደለም ወይ ፍቅር መገና በቀመስነው ቅጠል መገና ተውዤሻለው መገና ወዳጅ አፎ በይኝ መገና ቆየሁ አጥፍቻለሁ መገና አሃ የምን